બત્તીઓ વાયર કરે ત્યાં સુધી
ሄሎ ሄሎ ጤና ይስጥልን።
አብሮ ይስጥልን።
በዚህ ቁጥር እከፍታለሁ ብዬ ነበረ Best Bet እሺ አ- account ኡን ቆይ password ላስገባ ምን ላስገባ?
እ፣ አንድ capital letter፣ አንድ small letter፣ እ፣ እሺ፣ አንድ ቁጥሮች cap- እና እሺ።
symbol ጥያቄ ምልክት ምናምን አለው አይደለ? እነዚህ symbol ኦች አዎ እነሱን ታስገባለህ።
አ፣ በስተመጨረሻ symbol ነው የማደርገው።
አይ በ- ቦታው ችግር የለውም ግን እ፣ እሺ።
እንደዛ አድርገህ አስገባ።
እሺ እሺ በአጠቃላይ ስምንት digit ማለት ነው።
አይ፣ እሺ እሺ እሺ